ሳላውቅ ይዞኛል ፍቅር ከሷ ጠምዶኛል አራስ ትሉ መላው ደርሶኝ ጨነቀኝ ተሰቃየው ንገሯት መላ ትሰኝ እህ እያልኩ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ ችም ማለቷ ምን ይሆን ያቺ ወጣት በልቤ ተንገራታ መጨነቅ ያልገባትም ትስቃለች ተይዤ በእሷ ምን አይነት ጭካኔ ያላት አይወራ የሷ ግሩም ፈገግታ ነው የማረከኝ ልቤን ሰውሮት እራልድንም ሰጋሁኝ እንጃልን ዘንድሮ ከቶ ሳላውቅ ይዞኛል ፍቅር ከሷ ጠምዶኛል አራስ ትሉ መላው ጥብሶን ጨነቀኝ ተሰቃየው ንገሯት መላ ትስተኝ እህ እያልኩ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ ችል ማለቷ ምን ይሆን ያቺ ወጣት በልቤ ተንከራታ ሐሳቤ ከእሷ ጋር ዘምቶ ከኔ ሄዷል ርቆ ልቤን በፍቅር መውሰዷን አውቆታል ጠንቅቆ እኔም አውቄዋለሁ የልብንም መታለል ደርሶ አይኔ ደማ አልቀሱ ነው አልቆም ባዬ ፈሶ ከቶ ሳላውቅ ይዞኛል ፍቅር ከሷ ጠምዶኛል አራስ ትሉ መላው ጥብሶን ጨነቀኝ ተሰቃየው ንገሯት መላ ትሰኝ እህህ እያልኩ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ ችል ማለቷ ምን ይሆን ያቺ ወጣት በልቤ ተንገራታ ከቶ ሳላውቅ ይዞኛል ፍቅር ከሷ ጠምዶኛል አራስ ትሉ መላው ጥብሶን ጨነቀኝ ተሰቃየው ንገሯት መላ ትሰኝ እህህ እያልኩ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ ችል ማለቷ ምን ይሆን ያቺ ወጣት በልቤ ተንከራታ አንጀቴ ምርር ብሎ ተቃጠለ በፍቅሯ ነዶ እምባዬን ፍስስ ብሎ አልቋል ወርዶ ወርዶ ምንኛ ጨካኝ ናት ያቺ ልጅ ፍቅሯ ይዞኝ ክፉኛ ልቤን እንክት አድርጎ በልቶ የሚተኛ ከቶ ሳላውቅ ይዞኛል ፍቅር ከሷ ጠምዶኛል አራስ ትሉ መላው ጥብሶን ጨነቀኝ ተሰቃየው ንገሯት መላ ትስተኝ እህህ እያልኩ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ ችል ማለቷ ምን ይሆን ያቺ ወጣት በልቤ ተንገራታ ያቺ ወጣት በልቤ ተንገራታ ያቺ ወጣት በልቤ